Hello ሰላም ጤና ይስጥልን።
እስካሁን ፋንታ እየጠበቅን ነው።
SantimPay አዎ እኛም እየጠበቅናቸው ነው።
ያው
ብዙ transaction ስለሆነ ነው። እሺ
ሀያ አራት ሰዓት ሞላዋል።
አዎ አዎ፣ ግን በጣም ብዙ transaction ስለሆነ ነው። ይቅርታ እሺ። system እምቢ ብሏቸው ነው።
ሀያ አራት ሰዓት ነው።
አዎ አባቴ፣ በጣም ብዙ transaction ነው። እኛ ጋር ለራሱ የሚደወለው በጣም ብዙ ስለሆነ እኛ እንልክላቸዋለን ምናምን። በጣም busy ሆኖ ነው እና ደግሞ ትንሽ ሰው ናቸው እነሱ ጋር ሁለት ሰው ነው ያለው። ለዛ ነው
አሁን እኮ አሁን ለምሳሌ ቤስ ቤስ ቤት ላይ አሁን withdraw ያደረግነው እኮ በ SantimPay ገብቶልናል። አሁን አዎ የትላንትና ማታና የዛሬ ጠዋት ነው እየሰራ ያለ ነው።
እንዴ እንዴት የመጀመሪያው ሳይሰራ የአሁኑ ይሰራል እንዴ?
እኛ ይሄኛውን manually ነው እየሰሩ ያሉት። ለዛ ነው
እም?
manually ነው እያስገቡ ያሉት። ለዛ ነው ይቅርታ
ኧረ ቆያ እስካሁን
እ
ቆየብን አቆየብን እሺ በጣም ይቅርታ እና እያሳወቅ ነው ድጋሚ
እ ድጋሚ ያሳውቀናል። ትንሽ ጠብቀን ይቅርታ